አብሮ ስጥልኝ ሰላም ነው።
ይቅርታ ደውለው ነበር አለን።
አዎ እንትን ድንች እኮ ኮድ መጥቶልኝ አሁን የኔ ሰፈር መጥቶ ነበር። ጅፖቹ ለሰው ሊቀበሉት እንጂ የኔ አልመጣም። ምን ሆኖ ነው? ኮድ ተልኮልኛል። ድንች ነበረ።
ሞሚና ነው ትርሶ አዎ ሞሚና ነኝ።
ትናንት ነበረ ኦርደር ያደረጉት።
አዎ ከመቼ ነው order ያደረጉት?
አይ ቀን ነው ያደረኩት። ከመቼ ነው የሞላሁት?
okay አዎ፣ ማታ ኮድ ላይ ተልኮልኝ። ሌላ ኮድ ከተላከ
አዎ፣ ከመቼ ነው ማለት ነው completed ሆኖ ያለቀው እና በጣም ይቅርታ ዛሬ አልወጣሎትም። እሱ ነገ ነው የሚወጣው።
በቃ እሺ። ጥቅል ጎመኑ ደግሞ ከትላንት ወዲያ ነው ያደረኩት። እሱ ኮዱም አልመጣልኝም።
እሺ፣ እሱንም አሳውቅሎታለሁ።
እሺ